Hello
Hello ጤና ይስጥልን።
እንደምን?
Hello አይሰማም?
ይሰማኛል። ምን
እ, ወደ እናንተ ከቴሌብር ወደ እናንተ እንትን ውለው ልኬ ነበረ እና አልገባም። ቴሌብር ላይ ቆርጦታል።
ቅድም ደውለውልኝ የቴሌግራም ስልክ ቁጥር ሰጥቼውስ ነበር እዛ ላይ transaction message ኡ እንዲልኩልኝ አይደል?
እ፣ እንደገና ስላልያዝኩት ነው። እንደገና ይንገሩኝ እስኪ።
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት እንደገና አዎ፣ እዛ ላይ ቴሌግራም አለን እዛ ላይ ላኩልን። እሺ
ወደዚህ ይሄን ወዴት ነው የምልከው?
እዚ- ይሄ የቴሌግራም ስልክ ቁጥራችን ነው። ከዛ transaction message ኡን የእኛ ቴሌግራም ላይ በሰጠው ስልክ ይልኩልኝና check አደርግሎታለሁ።
Okay screenshot አድርጌ ነው አዎ፣ transaction ይችላሉ። ስንቻ አድርገው ይላኩልኝ።
እሺ እሺ እሺ።